ጤና ይስጥልኝ። ሆስፒታል ይዛነኝ ባቆት የኢትዮጵያ መረጃ ልስቶ ሄሎ፣ ሰላም ነው? የቅድሙ ልጅ ነኝ።
እሺ፣ በረቀትና ስትያዙ?
አዎ ይዣለሁ። በይ እሺ፣ የመጀመሪያውን ግን ስምንት ብር ቆረጠብኝ።
ደንበኛችን በደቂቃ አራት ብር ነው የሚቆርጠው።
አይ ምንም አላወራንም እኮ ምንም ኢንፎ አልወሰድኩም። ሄሎ፣ ይሰማዎታል?
አዎ ይሰማኛል።
እሺ፣ አሁን ልንገሮት ይጻፍ።
አየ ጀም- ጀምሬ እሺ፣ እ፣ በመጀመሪያ አየ ጆብ ባንክ ብለው ይጻፋሉ። ጆብ ባንክ ብለው ይጽፋሉ።
እ ጆብ ባንክ ፊደሉ ልንገሮት አየ አየ ኧረ ፒስ ጄ ጆፓንክ